hello
hello hello እንዴት አደርሽ ሄለን እግዚአብሔር ይመስገን ሰላም ነው አለን አለን ብሩክ መኪና ጠይቋችሁ ነበረ
ብሩክ
ብሩክ አዎ እሺ እሺ ብሩክ ፈቃደ አሁን
እሺ email check አድርግ መደረግ ነው እሺ እሺ አመሰግናለሁ እ አንድ ሰው ነኝ እኔ ብቻ ነው አንድ ሰው ነው እሺ አዎ እሺ እሺ email check አድርግ እሺ